እደውላለሁ።
ይመስልኝ ካልሽ ነው የደወልኩት።
አዎ እንትን አሁን ተቋርጦ አሪፍ ላይ እ ዊዝድሮ እሺ፣ ብዬው ምን አሉኝ?
አልገባም። አይ አ- ዊዝድሮ ብዬው ስንት ብር ነበር?
ከዳሽት ከዳሽት ስፖርት
እሺ ከዳሽ ቤት ላይ ስንት ብር ነው ዊዝድሮ ያደረጉት?
እ፣ ሁለት ከአርባ እና መ- መቶ አርባ እና ሁለት ከሀምሳ
እሺ አመሰግናለሁ በዚህ በደወሉን ቁጥር ነው የሚጠቀሙት ቴሌብሩን።
አዎ
እሺ የቴሌብር ስሞትን ይንገሩን።
እዮ መኩሪያ ንጉሴ
እሺ አመሰግናለሁ የሰጡን መረጃ መዝግበናል። አሁን ጋር የቴሌግራም ቁጥር እንስጠውትና screenshot ይላኩልን።
ምን አልሽ?
የቴሌግራም ቁጥራችን እንስጠውትና ከዳሽ አዎ።
ቤት transaction history ላይ ገብተው screenshot አንስተው ይላኩልን።
እሱ ላይ አያሳይም እንደ መላክ እናንተ ጋር አያሳይም ማለት ነው።
አው ደንበኛችን ከ- በሚልኩልን screenshot መሰረት ነው የምናይለውት።
እሺ
እሺ ቁጥር ልስጦት የያዙ
አለ ዜሮ ዘጠኝ ዘጠና ሁለት ሳታረግልኝ
አዎ ዜሮ ለ text ዘጠኝ ስለሞይታልን ቁጥር ልስጦት ዘጠና ሁለት
ዜሮ ዜሮ ዘጠኝ ዘጠኝ ዘጠና ሁለት ዘጠና ዜሮ ዘጠኝ ዘጠና ሁለት አዎ ሁለት እሺ አስራ ሶስት አስራ ሶስት
ዜሮ አንድ ዜሮ አንድ
ሀምሳ አምስት ሀምሳ አምስት
አዎ ደንበኛችን ይዘውታል።
እሺ እም፣ እሺ ንገሪኝ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዘጠና ዜሮ አንድ ሁለት ሀምሳ አምስት እኮ ዜሮ ልክ ዘጠኝ ነው።
ዘጠና አዎ ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አዎ ልክ ነው። ሲልኩ ስምና ስልክ ቁጥር አብረው ያስቀምጡልን።
እም፣ እሺ
ሌላ መረዳውት ነገር አለ?